ጤና ይስጥልኝ። አለሁ አለሁ
እነዚህ ከላይ የላክልን ቪዲዮዎች እ አንድ አንድ shop ነው አይደለ?
አዎ አንድ shop ነው የመጀመሪያው። አሁን ሁለተኛው ገና እየለጠፍኩ ስለሆነ የመጀመሪያው ክፍቱን ለማለት ነው።
Okay የሐምራዊ ሰላሳ ሰባት አዎ አሁን የኛው እያስተካከልኩ ስለሆነ እየለጠፍኩ ለእናንተ ቪዲዮ ልክ ሁለተኛው install ታደርጋላችሁ። እየለጠፍኩ ነኝ፣ አዲስ ነው።
እሺ ፎቶ ችግር የለውም ፎቶ አትላክ። እሺ ቪዲዮቹን ቪዲዮ ብቻ እና ሱቁን እ ቪዲዮ ከዛ የሱቁን ስም ከታች ጻፍበት። በቃ ፎቶ በቃ እ- ችግር የለውም።
አሁን አሁን ለጥፌው እና አሁን ቪዲዮ ልካለሁ። ለሁለተኛው install ቤቱን ክፍት ስለሆነ አሁን ከፍቼ ስለቆየሁት አሁን አስ- ለጥፌ አስተካክዬ ለሁለተኛው shop ልካለሁ። አሁን መጀመሪያው ሰላሳ አራቱን ክፈቱ።
በቃ ሰላሳ ሰባትን እከፍትልሃለሁ። አሁን እሺ።
እሺ እሺ ሌሎቹን እንደዚህ ያሰራቸው እሺ አሪፍ ነው።
እሺ አሁን ፎ አድርገ እንዳለው ለሁለተኛው shop ራሱ እየለጠፍኩ ተመሳሳይ ነው፣ ግን ለቦታው አስተካክዬ ቤቷ ጠባብ ስለሆነ እያስተካከልኩ ነው። የመጀመሪያው ሰፊ ነው ቤቱ፣ ለዛ ነው።
እሺ እሺ በቃ ይሄን እከፍትልሃለሁ፣ እነግርሃለሁ እዛው።
እሺ እሺ እሺ